ጤና ይስጥልኝ መስጠት
አብሮ ይስጥልኝ። አማን ነው።
እግዚአብሔር ይመስገን። ሰላም ነው?
ሰላም ነው። አሁን በምዝግሩ አርግቼ ነበርና አልገባልኝ።
አሁን ነው?
አዎ።
እሺ፣ በስቲ በስልክ ቁጥር የደወልክበት ነው?
አዎ፣ ይሄ ነው።
እሺ፣ ስንት ብር ነው?
አራት ሺህ ብር።
እሺ፣ ጠብቅ። የደወልክበት ነው አይደል? ቴሌ ብር ቁጥር አዎ፣ ይሄ ነው።
አሁን ገብቶላል። እሺ፣ ስለደወልክ እናመሰግናለን። መልካም ምሽት። እሺ